No. ሄሎ አሉ ሀልቾ ወዬ ፈርቹ ቀለሙ መጥቶልሻል እኮ እህ ቀለሙ ኦኬ፣ ቀለሙ ድራም- ድራሙ መጣ። እሺ እሺ አዎ፣ ቀለሙ ድራማው ማለት ይቀለሙ እሺ።
ዝምጣል እሺ ስልስ አመጣሽ? አይ እ?
ተስፋ ወስዳለሁ።
ነገ ከተስፋ ትወስዳለሽ።
አ አ እሺ ያው የምትሰሪበት ነው የሚለኝ።
አመሰግናለሁ። ነገ ከደ- ከተስፋ ወስዳለሁ።
እሺ።
staples ም አመጣሽ? አ አዎ staples ም ያንቺ ነው?
stapler ም።
እ stapler ኡ የማህሌት ነው። ለማንም ሰው እንዳትሰጡ።
እንግዲህ ለተስፋ ትነግሩታላችሁ። ቆይ መቀሽ እሺ።